ጤና ይስጥልኝ
ሰላም ነው።
እግዚአብሔር ይመስገን።
እንትን የዶንኪቲ branch ኡ የት ነው ያለው?
የምን branch?
ስንት ነው የሚከፈለው ለመማር?
በ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የሶስት ወሩ ሀያ credit hour ነው። አስራ አምስት ሺህ ብር አጠቃላይ ነው የሚከፈለው።
okay እሺ እሺ እሺ። ሀይሞ እሺ እንትን ሎኬሽኖቹ የት ነው?
ሀያት አደባባይ ተስፎ ሲኒማ
እሺ